ሌላው እ ደወለች እና ተቋረጠ ተሳስቼ ነው እና ናስር ጋር ልደውልለት። ኧረ አይደለሁም ገና ይሄን ደብዳቤ ሳትጨርሱ አትወጣም ተብያለሁ። ዛሬ አልቲያን ቁጭ ብሎ ሄደው ዳግም አለ ዳግም ይምጣ፣ እ ዳግም አለ ዳግም ይምጣ።
መኪናን ይዞ
አዎ
ይችላል እ ይችላል።
እሺ ይመጣ ይምጣ፣ ልስጠው፣ ደውይለት ለማደውላለሁ ይደውልልኝ።
ለዳግም። እሺ በር ጋር ሲሄድ ያውቀዋል ቦታው ፓርላማ ስላሴ ጋር ያውቋለሁ።
ከስላሴ ጋር ፌዴሬሽን reception ኑ ብሎ ይጠይቅ።
ስላሴ ጋር ታርቻ ፌዴሬሽን አትጠብቀው።
ወይም በቃ እኔም እወጣለሁኝ። እሺ በቃ ይምጣና ይሰዱሽ።
እንካ ማን ይዘዋል?